hello ጤና ይስጥልኝ Best Bet
አንዴ አምስት መቶ አንዴ ሰባት መቶ አንዴ እሺ።
አንድ ሺህ ብር
እሺ ወጪ አድርጋ ነው
አዎ እሺ አሁን ደወልክበት ስልክ ቁጥር ነው Best Bet ስልክ ቁጥር አዎ አዎ አዎ እሺ
አይ
ዛሬ ነው ያደረከው አይደለ አሁን ነው ያደረኩት ከትንሽ በፊት እሺ ዜሮ ዘጠኝ ሰማንያ ሁለት ስልሳ አራት አርባ ሰባት አስራ ዘጠኝ ወደሚል የቴሌብር account አለ አዎ አዎ ገባ ሶስቱ እሺ ገብተውላል አሁን ሶስቱ ምን ያደርግልሃል?
እሺ ችግር የለም መልካም ምሽት